ጤና ይስጥልኝ አሪፍ ነኝ ማለት ነው። ባኮም ልርዳዎት?
ቅድም ደውዬ ነበረ።
ምን አሉኝ?
አሁን ከሁለት ደቂቃ ምናምን በፊት ደውዬ ነበርና የቴሌግራም ቻናል ቁጥር እሰጣችሁኝ ነበር እና ቁጥሩ ስለጠፋብኝ ደግማችሁ ብትነግሩኝ።
እሺ ልንገሮት የያዙ
እሺ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
አስራ ዜሮ አንድ
ዜሮ አንድ ሀምሳ አምስት
እሺ አመሰግናለሁ።
ሀምሳ አምስት መጨረሻውን አረጉ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ብለው አ ሀምሳ አምስት አ እሺ ይሄ ነው እሺ።
ቁጥራችን።
እሺ አመሰግናለሁ።
እሺ ሌላ ምረዳውስ ነገር አለ?
አይ የለም አመሰግናለሁ።
እሺ ስለደወልን አመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።